ሄሎ እግዚአብሔር ይመስገን። ቴሌቪዥን ጨዋታው ነው እኮ አልገባኝ። ቴሌቪዥን ጨዋታ ሁለት ቦነስ አለ፣ ሶ- ስድስት ቦነስ አለ።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። እድሎች ሊሞክሩ የሚለውን በትኬት ነው የሚጫወቱት። ትኬት ስላለች በኮይን ደግሞ ጥያቄና መልሶች ነው የሚጫወቱት። እድሎች ሲሞክሩ ላፕቶፕ እስከ አምስት ሺህ ብር ከአምስት ሺህ ብር እስከ አምስት መቶ ብር ከአንድ ሽልማት ያገኛል።
እሺ በቃ እስቲ ልሞክረው።
መልካም እድል።
እሺ